ጤና ይስጥልኝ ሁሉ ስፖርት ባኮ የምንወደው ሰላም ብር ተይዞብኝ ነበረ አራተኛ ነው አምስተኛ ቀኑ ሆኖታል።
ቴሌግራም ላይ ልከዋል።
አይ አሁን በአዲስ ልላከው እንዴ? በአዲስ እንዴ? አይደለም ሌላ ስልክ ነው።
ስልኩን ይንገሩኝ።
ዜሮ ዘጠኝ ሀያ ሰባት ዜሮ ሰባት ሀያ ሰባት ዜሮ ሰባት ዜሮ ስምንት
እሺ
ዘጠና ሁለት ምልስ እሺ ሰሙና ነው ተላልፎሎታል። መልስ ስናገኝ እናሳውቆታለን።
አሀና እንደዛ እያላችሁ እኮ እስካሁን ቆየ። ዛሬ ደግሞ እሑድ ቅዳሜ ነው። ካልተጫወትኩበት ምን ያደርግልኛል ብሩ?
ትንሽ technical የሆነ ችግር ስለገጠመን ነው። ይስተካከልሎታል
እና እስከ መቼ ይቆያሉ?
እናሳውቆታለን ሲስተካከል